Hello ጤና ይስጥልኝ ችንችብ።
ሰላም ነው? በደህና ነሽ?
ሰላም
Hello አይሰማም?
ይሰማል ይሰማል።
እኔ ደህና ነኝ እግዚአብሔር ይመስገን።
አለን። ያው እናንተ ከሳምንት ሙሉ ስደውል እንግዲህ እሺ እሺ ብቻ ነው አለ ካላችሁ order ነበረ ሽንኩርት እሺ ለበዓል ሊደርስ ብዬ ከእሑድ ጀምረው እስከ ዛሬ ድረስ ብደውል የለም በጣም ይቅርታ። ስልኮትን ትናንትና ማታ ተደውሎልዎት ነበር ይመጣል ተብሎ?
ብለዋል። እንግዲህ በየ ምሽት ላይ እኮ ሁሌም ነገ ይመጣል ነገ ይመጣል ነው፣ ግን ሳምንት ነው ዛሬ ሳምንት ነበር ወርደር ያደረግኩት።
እስኪ እዛውም እንግዲህ ሁሌ እዛ እንትን ላይ ማለት መስሪያ ቤት ስለምናዝ አሁን ባለፈው በዓል ስለነበረ እዚህ እንዲመጣልን ብለን ነበረ የሞላ ነው እና እሺ እሺ የተባለ የለም ስልክ ይንገሩኝ እስኪ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ አስራ ስድስት አስራ ስድስት አርባ አምስት ሰማንያ አርባ አምስት ሰማንያ አዎ
እሺ አንድ check ላድርግሎት። ምናልባት በ location ምክንያት እንዳይሆን የቀረቡት የት ነበር ይመጣሉት? ሽንኩርት ነው አይደል?
አለም ባንክ ነበረ። አዎ አሁን እኮ ስህተቱ maybe እንግዲህ እናንተ order ስታደርጉ አንድ ላይ ሌላኛው ነበረ እሑድ ላይ ታ አምጥቶልኛል ሌላ ሰባት ብቻ ማለት አስራ አራት አንድ ላይ እንዲመጣ ነበር የፈለግኩት የነበረው።
አዎ ከዛ የኛው ሰባት አይ አልሰጡንም አሉ driver ኦች። እንግዲህ እናንተ ስትሰጡ መሰለኝ የሚያደርሱት እነሱ ደግሞ
አዎ። ይሄኛው ግን ያው የህዝብ በሚሉ ሁለት መቶ ሶስት ብር refund ላይ ገብቷል በ location ምክንያት መሰለኝ።
አረ እውነት መልሰን አዎ። አሁን እ፣ ከፊት ለፊት ሁለት ሰው ነው ያለው። በቃ ይላክሎታል። አዎ፣ ሁለት ብቻ ነው የሚቀርቡት። ሁለት መቶ ሶስት ብር አይደል የሽንኩርት?
አዎ ሰባት ኪሎ ነበረ።
አዎ። እስኪ ቆይ፣ ኪሎውን check ላድርግሎት።
ውይ፣ እንደዛ ቢሆን ወይ አይነግሩንም ነበር። በእናትህ ሰባት ካለም ብር።
ከሚል እኮ አይመችም ብትሉ ጥሩ እኮ ነው፣ ችግር ትናንትና የለውም።
አልተነገረውትም ነበር?
አዎ ትላንትና ራሱ እኮ በቃ ነገ ይላካል እኮ ነው ያሉኝ።
በጣም ይቅርታ። እዚህ ጋር ግን በቃ refund ላይ ህዝብ በሚል እ፣ አዎ ሁለት መቶ ሶስት ብር refund ላይ እንደገባ ነው የታየኝ እኔ።
ቆይ አለም ባንክ የሚያዝ ሰው order የለም ነው እንዴት ነበረ? ግን አዎ።
እንደዛ ከሆነ ደግሞ ብዙ ሰው የለም።
እንደ ማደግ ነው።
በዛ ማይመች ቦታ ላይ order ስናደርግ በቃ ማ- አለመስገባት ነው።
አዎ። አይ እንትን እኮ ነው የ- እንመጣ ነበር እኮ ግን አንዳንዴ አሁን በዓል ስለሆነ ይሆናል አ፣ order ወይ እዛ ድረስ በጣም ስለሚርቀን ነው እንጂ እም፣ ከዚህ በፊት Okay።
መተን ከገርጂ ከገርጂ ነው እንደ store የምታወጡት?
አዎ store ኣችን ገርጂ ስለሆነ ይርቃል። ለዛ ነው አሁን order በዛ ሲል ወደ ቢያንስ ወደ ቤተል ምናምን በዛ ሲል አንድ ላይ እ።
እንመጣለን። አሁን ግን ለአንድ order ብሎ ወደዛ መምጣት ትንሽ ስለዚህ ይሄ ብቻ ነው ያለው ማለት ነው ወርደሩ።
አዎ አዎ
በቃ እንግዲህ ምንም ማድረግ አይቻልም።
በጣም ይቅርታ እንግዲህ ደንበኛችን።
እሺ እንግዲህ እሺ፣ እሺ። መልካም ቀን